ጤና ይስጥልኝ ጉዞ ቪዛ ሊዲያ ነኝ። እባክዎት ምን አይነት የጉዞ መረጃ ልስጥዎት?
Hello hello ነው
እንትኑን የማን ነው የዚህ እንትኑ ለመመዝገብ ፈልጌ ነው።
እ የድምፅ ጥሪውን ሽልማት ያለውን
እ የእኛ ሰማንያ ስምንት አርባ የጉዞ መረጃ ነው።
አ፣ እሱ በስንት ላይ ነው የሚገኘው? አዎ፣ የድምፅ ጥሪው ምን አሉኝ ደንበኛችን?
ድምፅ ጥሪውን ይሄ ያለ አለም አሁን ሎተሪው
እኛ መረጃውን የለንም፣ ይቅርታ። እኛ የጉዞ መረጃ ነው የምንሰጠው።
እሺ፣ ስንት ላይ ሊደውል ታዲያ?
ምን አሉኝ ደንበኛችን?
ስንት ላይ ሊደውል ታዲያ? ያ ጥሪ- የጥሪው ማዕከል ለማግኘት
ያ ድምፅ ነው።
አዎ
እ፣ ይቅርታ፣ እኛ ለጊዜው መረጃውን የለንም።
እሺ፣ እኔ እናት